ጤና ይስጥልኝ። አሪፍ ደነኝ እባክዎ ምንድን ነው?
ልኬልሻለሁ አይተሽዋል?
እሺ ደንበኛችን አይትቸዋለሁ። እኛ ችግሩ ሲስተካከል እንደውሎታለን መልሰን።
መቼ ነው ችግሩ የሚስተካከለው?
specific time ልሰጡት አልችልም። እኔ ለሚመለከተው ክፍል አስተላልፋለው እነሱ አይተውት ቁጣ የሚመለከተውን ወይ ላናግር ወይም በቃ
እያስተላለፍኩሎት ነው። አሁን የላኩትን screenshot ም እኛ እንደውልሎታለን መልሰን።
ወይም አፉ ልበል
ምን አሉኝ ደንበኛችን?
አፉ ልበል በቃ ብሩ
ደንበኛችን አያስቡ፣ እኛ እንደውልሎታለን። ልክ ችግሩ ሲስተካከል እኛ እንደውልሎታለን።
ችግርም እንደመኖሩን በአቅም አልጫዋል እኮ
ደንበኛችን እኔ ለሚመለከተው አካል አስተላልፌልዎታለሁ። ይሄ screenshot ኡን የላኩልኝንም መረጃውን ሙሉ አጠናቅሬ ልኬላቸዋለሁ።
የሚመለከተው ስልኩን ስጭኝ። አንቺ አታስተላልፍኝ፣ እራስህ አላስተላልፍ
ወይም እንዳሳወቁን እኛ ደግሞ ለእርሱ እንደውልሎታለን።